ኧረ
ኮምልጦ
መጀመሪያ ስድስት መቶ ከዛ ደግሞ አራት መቶ ብር አልተመለሰም። እዚህ ላይ አላስገባም እኮ ወደ ቤት ቤት አልገባልህም። ከምንድን ነበር?
አዎ።
ከምንድን ነው? ከሲሊ ብር ነው ከሲቢቢ? ከሲቢ ብር።
ከሲቢር ከሲቢር እሺ እኮ ነው።
ከሲቢ ብር የሚላክልን ሜሴጅ እና ሲቢ ብር የምትጠቀምበት ስልክ ቁጥር አድርገህ ቴሌግራም ላይ ላክልን።
ምኑ ሜሴጁን ሜሴጅ አለ አይደለ? ብር ሲቆርጥ የሚልክልህ አው ልካለሁ እኮ በሜሴንጀር ቴሌግራም ላይ ነው። ሜሴንጀር ላይ ሳይሆን ቴሌግራም ላይ ላክልን።
ቴሌ- በቴሌግራም ነው። በስ ቴሌግራም አትጠቀምም?
ቴሌግራም ላይ እርግጠኛ ነኝ። ቴሌግራም በቴሌግራም ነው የተላከው እኮ በቴሌግራም ማን ነው ስም አዎ።
ቴሌግራም